ያውልሻለው ዘመዴ ዘመዴ ያውልሻለው ዘመዴ ዘመዴ ያንቺን ልብ ሳላውቅን በመንደዴ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ያንቺን ልብ ሳላውቅንና መንደዴ እስላ ጎራዴ በድንገት ተመታው እስላ ጎራዴ በድንገት ተመታ መሳቅሽን እያየው ብዙ ተንገላታ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ እባክሽ አንቺ ልጅ ውጪልኝ ከሆዴ አልተረፍኩም ከቶ በፈገግታሽ በትር አልተረፍኩም ከቶ በፈገግታ አሽበትር ልብሽን ሳላውቀው አልኩኝ ኩምትር አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ እባክሽ አንቺ ልጅ ውጪልኝ ከሆዴ በከንቱ ነው እንጂ ያዘብክ የገመንኩት በከንቱ ነው እንጂ ያረብኩ የገመንኩት የውስጥ ልቦናሽን እኔ መቻ አወቅኩት አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ያንቺን ልብ ሳላውቅ ምናመንደዴ አይኔ አብሮሽ ይሄዳል አንቺ ተከትሎ አይኔ አብሮሽ ይሄዳል አንቺን ተከትሎ ያልሽንኝም ወዲያው እሺ አልልም ቶሎ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ እባክሽ አንቺ ልጅ ውጪልኝ ከሆዴ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ያንቺን ልብ ሳላውቅ ምና መንደዴ ያንቺን ልብ ሳላውቅ ምና መንደዴ ያንቺን ልብ ሳላውቅምና መንደዴ ያንቺን ልብ ሳላውቅምና መንደዴ ያንቺን ልብ ሳላውቅምና መንደዴ ያውልሻለው ዘመዴ ዘመዴ ያውልሻለው ዘመዴ ዘመዴ ያንቺን ልብ ሳላውቅን በመንደዴ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ያንቺን ልብ ሳላውቅምና መንደዴ እስላ ጎራዴ በድንገት ተመታው እስላ ጎራዴ በድንገት ተመታው መሳቅሽን እያየው ብዙ ተንገላታ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ እባክሽ አንቺ ልጅ ውጪልኝ ከሆዴ አልተረፍኩም ከቶ በፈገግታሽ በትር አልተረፍኩም ከቶ በፈገግታሽ በትር ልብሽን ሳላውቀው አልኩኝ ኩምትር አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ እባክሽ አንቺ ልጅ ውጪልኝ ከሞዴ በከንቱ ነው እንጂ ያልረብክ የገመንኩት በከንቱ ነው እንጂ ያረብክ የገመንኩት የውስጥ ልቦናሽን እኔ መቻ አወቅኩት። አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ያንቺን ልብ ሳላውቅ ምና መንደዴ አይኔ አብሮሽ ይሄዳል አንቺን ተከትሎ አይኔ አብሮሽ ይሄዳል አንቺን ተከትሎ ያልሽንኝም ወዲያው እሺ አልልም ቶሎ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴም እባክሽ አንቺ ልጅ ውጪልኝ ከሆዴ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ያንቺን ልብ ሳላውቅምና መንደዴ ያንቺን ልብ ሳላውቅምና መንደዴ ያንቺን ልብ ሳላውቅምና መንደዴ ያንቺን ልብ ሳላውቅምና መንደዴ ያንቺን ልብ ሳላውቅምና